Hello withdraw አድርጌ አልገባልኝ ምን ሺ
እሺ ቆይ አንዴ ጠብቂኝ።
ቶሎ በያ እንግዲህ hello hello እንተሎ ሄሎ ሄሎ ጤና ይስጥልኝ ቤት ቤት ውስድሮ አድርጌ አልገባልኝም። እስኪ ፈጠን አድርጌስ ገንዘቡን ስለሚፈልገውን ለሂራት ሂራት ሊበላበት ነው። ቶሎ ሺ አንድ አራት ሺ ኦኬ አንድ ሺ አራት መቶ እና አንድ ሺ አምስት መቶ ቶሎ ይግባልኝ። አሁን ንግድ እሺ ባንክ Best Bet ቁጥርን ንገረኝ። ዜሮ ዘጠኝ ዜሮ ሁለት እሺ ስልሳ አራት እሺ አርባ ሁለት ሀምሳ አንድ
ሀምሳ አንድ አርባ ሁለት ሀምሳ አንድ አዎ አዎ ከነበሬ እሺ ዛሬ ነው ያረከው?
አዎ ቅድም እንዴት ነሽ አንቺ ሰላም ነሽ? ፈጠን አድርግልኝ ይግባልኝ። ዲቦራ አለች እንዴ?
አይ ዲቦራ የለችም።
ኧረ ፈጠን አድርግልኝ። እራት አልበላሁትም እስካሁን እራት አልበላሁም። እንዴ madam
አንድ ሺ አምስት መቶ እና አንድ ሺ አራት መቶ ብር ነው አይደለ?
አዎ ንግድ ባንክ አዎ አዎ ወደ ንግድ ባንክ በ Chapa ወደ ንግድ ባንክ ሲሆን ትንሽ system ላይ ይቆያል። እሺ ለዛ ነው።
እና አሁን እንትን አድርጋ ከዛ ምንድን ነው የሚባለው በእንግሊዝኛ?
አዎ አዎ በእኛ side አይደለም። እሺ በ Chapa side ነው እና ትንሽ ይቆያል system ላይ ለዛ ነው። ከ Best Bet account ወጥቷል።
ከቤት ስሜዝ account ወጥቷል።
ከ Best ወጥቷል። አዎ ከ Best Bet ወጥቷል። Chapa ላይ ነው ትንሽ ይቆያል ሲስተሙ ላይ።
ማ ላይ ነው ገባች?
በቴሌ ብር ቢሆን ቶሎ ይገባል።
አዎ፣ ማላ- አንተ ወደ ቆንጆ- ወደ CBE ስለሆነ ነው። እሺ ማ ላይ ነው ገባች? እስኪ ስሙን አናገሩኝ እስኪ ቆንጆ ሂክማን ነው።
ሂክማን ማ ሂክማን እስማኤል ዌር አዎ እኔ ወዳው እኔ ነኝ በቃ እና አ- በቃ ጎበዝ ናቸው በቃ በርቱ።
ይገባል አልሽ። ወደ CBE ስለሆነ ነው።
አይ እኔ ቆንጆ በቃ ተወደደው እሺ እሺ እሺ።
እሺ።